ከፋ ብዬ አልከፋም ወዳጅ ጨከነብኝ አሳዘነኝ ብዬ ይቅር ከኔ ይለፍ ማንነቴን ልውደድ የያዝኩትን ይዤ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ሰው አለ ተብሎ ትዳር አይፈታም። የእኩይ ሰው ምግባር በእኩይ አይፈታም። እኔው አሳልፌ ጆሮ ዳባ ላለው እኩል ጎኖ አልቆምም ምግባሩ ከከፋ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ገፉኝ ብዬ ላልገፋ ከፉ ብዬ ላልከፋ ሰው አለ ብዬ ላልል እንደ ራሴ ነው ሙል ሄዱ ብዬ ላልሄድ ወደዱ ብዬ ላልወድ እኔው ነኝ ሁሉን ምለምድ እንደ ራሴ ምራመድ እኔ ነኝ እኔ ነኝ እኔ ነኝ እኔው ነኝ እኔው ነኝ እኔው ነኝ እኔ ነኝ እኔ ነኝ እኔው ነኝ እኔው ነኝ ራሴ ነኝ ከፋ ብዬ አልከፋም ወዳጅ ጨከነብኝ አሳዘነኝ ብዬ ይቅር ከኔ ይለፍ ማንነቴን ልውደድ የያዝኩትን ይዤ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ አይጠፋም አናዳጅ ተናግሮ አናጋሪ ባልሰራሁት ወንጀል በውሸት መስክር ነገር አላሳድር ቻል አድርጌ ልርሳ የእኔን እንዳልጥለው የሰውን ሳነሳ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ይሁን ብዬ ቀን እውነቱን እስኪያወጣ እኔ አልከፋም በሰው ምግባር በሁኔታ ገፉኝ ብዬ ላልገፋ ከፉ ብዬ ላልከፋ ሰው አለ